hello hello hello አብረው ስጡልኝ። hello ያሚ
አ
እሺ፣ ያሚ።
ከአሪፍ ፔይ ነው የምደውልልዎት።
ካ- ክክት ከአሪፍ ፔይ ነው የምደውልልዎት።
ክክት
አሪፍ ፔይ
አ፣ አል- አልገባኝም። ይቅርታ POS የአሪፍ ፔይ POS አለ አይደለ?
እ፣
እናንተ ጋር POS?
የኛ የአሪፍ POS የ POS machine እሺ እሺ እሺ አ፣ ከአሪፍ ፔይ ነው የምደውልልዎት ማህሌት እባላለሁኝ።
እሺ በ- transaction እንዳልነበር አይተን የተፈጠረ ችግር ካለ ለመጠየቅ ነው።
እኔ አላየሁም። አይቼ እነግርሻለሁ።
እሺ ምን ያህል ልጠብቅ? መልሼ አይ አሁን ወደ መገ- መገናኛ ስለሆንኩኝ እስክሄድ ቆያለሁ እና አይቼው ልክ እንደደረስኩ እደውልልሻለሁ።
እሺ ጥሩ። ሌላ ጊዜ